ያው ሳንቲሙ እየጠበቅን ነው። እ አሪፍ ያንን በንድ የነበረው ገንዘብ
ሞት ማን ልበል?
ኢብን በድሪ
ኢብራሂም በድሪ ተስፋ ነው። አዎ
ሽባኮት እንዳይጠብቁኝ አንድ መዝገብለው እያየሁለት ነው። አንድ ላይ ጠብቁኝ።
እሺ እሺ እሺ እናመሰግን
ቅጣ መመር ላይ ስላጠረኮ ደንበኛችን ኢብራሂም መሐመድ ነው ያለው።
ኢብራሂም በድሪ
ኢብራሂም ትሪ አዎ መቼ ነበር ያመዘገቡት?
አዎ ሁለተኛ አምስተኛ ወር
ሁለተኛ አምስተኛ ወር ላይ አዎ ስክሪንሻት ሆን ላክ ነው ቴሌግራምን ልክ
በዚህ ቁጥር ነው።
ብዙ ራሱ ነው
እሺ እንትን በድጋሚ ላስተላልፍ የ team ኦችን እየሰሩበት ነው ያለው። እሺ screenshot ኡ ደርሶናል። የእኛ team እየሰሩ ነው ደንበኛ ይሰማኛል ደንበኛ እሺ screenshot ኡ ደርሶናል። የእኛ team ኦች እየሰሩበት ነው ያሉት። እሺ እየሰሩበት ነው ያለው። ሶስቱን ስለጨረሱ መልስ እንሰጥናለን።
መልስ
እሱን የሰሩበት የእኛ ቲሞችን እንደጨረሱ መልስ እንሰጣለን። እሺ እሺ ስንተኛ ነው ነው?
እሺ ስለሆነ እናመሰግናለን። አገልግሎት ያሳመሳችሁ መልካም መልካም